ሄሎ ሰላም ጤና ይስጥልኝ። ቤስት ቦይስ ከላነው እባክዎን ልርዳዎ?
ትኬት በአንድ ቡድን ያደገ ነበር።
እሺ ከሸር ኮዱ ንገረኝ አባቴ።
መቶ አንድ መቶ
አንድ መቶ ሀያ አምስት ዜሮ ሀምሳ ዘጠኝ
ይቅርታ አባቴ አንዴ ቆይ።
እሺ
እሺ አ- እሺ ይቅርታ ንገረኝ ከእንደገና።
አንድ መቶ አንድ ዜሮ ዜሮ እሺ እሺ
አንድ ዜሮ ዜሮ ሀያ አምስት እሺ ዜሮ ሀምሳ ዘጠኝ
እ ሁለት ጨዋታ ወጥቶብሃል እና ደግሞ አንድ void አለው። አንድ void ጨዋታ አለው። void የተደረገ ጨዋታ ማለት ነው።
እሺ ስለዚህ ምንም እ፣ እንትንም አይኖረውም እ፣ refund ም አይኖረውም አባቴ።
ሁለት ጨዋታ ተቋርጧል ነው ወይስ ወድቆብሃል?
ወድቆብሃል ነው።
እሺ ሁለት ጨዋታ ይሄ መጨረሻዎቹ ሁለቱ ጨዋታዎች እና እ ከዛ ደግሞ አንድ ጨዋታ ደግሞ እንትን አለ ምንድን ነው void የተደረገ Postponed.
ጨዋታ አለ postponed ሆኖ Postponed.
የነበረ Mm.
ጨዋታ ማለት ነው void አድርጎታል አዎ።
እሺ እሺ አባቴ እናመሰግናለን ስለደወልክ መልካም ቀን ጨዋታ